ለምን መምሪያ ነው የሚሄዱት? እሳቸው አሁን ይሄዳል እንዴ መምሪያ?
ወይዬ
ቢሮ ነው በቃ ሁለት ሰዓት ትሄዳለህ። ሁለት ሰዓት ትሄዳለህ ቢሮ እ አዳም
እ
ወይ ወይ እ ስሚ እ እ አይመጣም አይመጣም እያሉ ነው ገና እስካሁን አልተንቀሳቀሰም። ዝም ብለሽ እንጂ ውሸታም እና በምን ልትሄዱ ነው?
በታክሲ ሂጅ።
በቃ እኔም ለያዛ እና ሌላም የለም። በቃ እሺ፣ እሺ አይመጣም እያሉ ነው።